ሄሎ
ሰላም ነህ?
ወይ ልኬልሻለሁ እንጂ ከ
ምን አልከኝ?
እንጂ እስኩን ልኬልሻለሁ።
እሺ እሺ። ማን በሚላ ነው?
ምን የተላከልሽ እ
እዛ አንዳንድ እንጃ ወይ በአካ- እንትና በ- እኮ በኤጀንት አካውንት ነው መሆን ያለበት። እሺ መላክ ያለበት አዎ ብሩክ ብሩክ ብሩክ ነው የምለው እኮ በራሱ በ agent account ካልሆነ አይሆንም።
እ በ agent account ይላክልን። እሺ
እሺ ብሩክ በምለው ነው። እሺ ቆይ እኮ ላክልን በዛ። እሺ